ማሪ ፓፓ
ሰላም ነው። እንዴት አደራችሁ?
እግዚአብሔር ይመስገን።
እንትን አይቺ ነበረ RAV4 ሁለት ሺህ አስራ ስምንት ሞዴል
RAV4 የቱ አዎን እ፣ ስንት ነው ዋጋ የሚባል?
ስድስት ሚሊዮን ብር
okay okay። ሌላ ደግሞ Hilux ም አይቻለሁ እናንተ ጋር Hilux ሁለት ሺ ስንት አባት
ሁለት ሺህ አስራ ሶስት ሲሆን ኦቶማቲክ ነው።
ሁለት ሺ አስር እና አስራ ሶስት ነጩና
አዎ ኦቶማቲክ ነው መሰለኝ።
እኮ አስር እና አስራ ሶስት ብሎ ያስተዋወቀውና አንድ ነጥብ አምስት ባንክ እናውጣለን አዎ አዎ፣ እነሱ ማለት ነው።
አዎ፣ 13 አለ እሺ። አዎ አሉን ሁለት ሺህ አስራ ሶስት ኦቶማቲክ ነው manual ነው እሱ? hello manual ነው
manual ነው አይደል?
አዎ okay ዋጋ ስንት ነው? ሁለት ሺህ አስራ ሶስት
እ፣ ሁለት ሺ አስራ ሶስቱ
እ
ጠብቁኝ
ሁለቱም ዋጋ ማለት ነው። የሁለቱም Hilux ሄሎ ሄሎ